አፍቃሪለሁና ሄሎ
አቤት ሰላም ከችፕችፕ ነበር ምደውለው
ምን አልሽኝ?
ከችፕችፕ ነው ምደውለው
እሺ የፋሲል ስልክ ነው አይደለ
አዎ አዎ ነው እሺ እ ዛሬ የሚመጣ ሽንኩርት ነበረውት እና ለነገ እንዲመጣልዎት ነበር
አዎ ነገ ስንት ሰዓት እ
ለመቼ ነው እናቴ ለነገ ነገ እንዲመጣልዎት ነው እና መቀበል ይችላሉ
አሁን እ፣ ነገ ነው ወይስ ዛሬ ነገ ነገ
ነገ አዎ እችላለሁ ይችላሉ
ስንት ሰዓት ነው እሺ location የት ነበር የሞሉት
ደንበል ጀርባ ምን አሉ?
ጃምቦሪ
ቦሌ ነው
አዎ ደንበል ጀርባ ማሽ እ፣ ማርሻል ቀዶ ህክምና ጋር ቢያመጡልን በቃ okay ደንበል ማለት ወደዚህ ወደ እስጢፋኖስ ነው አይደለ
አዎ ስለዚህ ደንበል በለው
አዎ ደንበል ጀርባ ማርካር በርት ወይ ማርሻል ቀዶ ጥገና ማዕከል በርት
እሺ እሺ ነገ ይመጣልዎታል
እሺ እሺ መልካም ቀን